hello ጤና ይስጥልኝ። ቃል ኪዳን ከ Best Bet ምን ልርዳው
የሆነ ትኬት ነበረ የሳምንት ነበርና እሺ
አንድ ነበረ ቀይ ያደረገብኝ፣ ግን እስካሁን ብር ቦነስ የለውም አላበራም ሄደችም።
እሺ cashier code ኡ ንገሩኝ። እሺ
okay cashier code ነው።
አዎ
እሺ አስራ አንድ አስራ አንድ አሁንም አስራ አንድ ሀምሳ ሰባት
እሺ ቆይ አንዴ እሺ አስራ አንድ አስራ አንድ ሀምሳ ሰባት
ሰባ ዘጠኝ
እሺ መቶ ስልሳ ብር ቦነስ ተለቆሎታል።
okay እሺ በቃ እሺ መልካም ቀን።
አመሰግናለሁ።
እሺ